ማሬ ፔሲ ፈልጊ በእናትሽ።
ሄሎ ሄሎ ሀቤ ቅድስት ካንቺ ብቻ ነበር የምንደውለው። እ፣ ጥቅል ጎመንና ሽንኩርት አልተረከቡም አይደለ?
አዎ ጥቅል ጎመን ሽንኩርትና እ፣ ምንድን ድንች
ጥቅል ጎመንና ድንች ነው። ጥቅል ጎመን ሁሉ ሶስቱም ጥቅል ጎመን ሽንኩርት ድንች ሽንኩርት ሀያ ኪሎ
ሽንኩርት ድንችና ጥቅል ጎመን ነው የሚሉኝ።
አዎ አዎ አዎ አይሰማሽም ይቅርታ፣ ትንሽ ይቆራረጣል ድምፆት። በመቼ ያዙት ነበረ?
ያዘዝኩትኝ የሽንኩርቱና እንትን ድንቹ ትላንት ነበረ እሑድ ስለሆነ በመስሪያ ቤት ነው የምናስመጣው ስራ ስላልገባው ነግሬው ነው ደግሞ ያኛው ቅዳሜ ነበረ
እ፣ ድን- ለድንቹ አይደለም አሁን ነው የሚወጣው ነገ አራት ነው በሲስተም ይወጣል። ሽንኩርትና ጥቅል ጎመን ነው አሁን የቀረቡት አይደል?
እ?
ሽንኩርትና ጥቅል ጎመን የቀረቡት ያህንኛው ይሄ ድንች የሚሉት ነገ ነው እንችል አይ እሱኛው ሳይሆን አለ ትላንትና እሑድ ዲሴምበር ዋን የሚመጣ የነበረ ድንቹ ሰላሳ ኪሎ
ሰላሳ አልተረከቡ ድንቹ ሰላሳ ኪሎ ሰላሳ ሀያ ሀያ አምስት ከሀያ አምስት እ? ስንት ነው?
ከሀያ አምስት ኪሎ በፊት ነው ኦርደር ያደረጉት ማለት ነው።
እ፣ ሰላሳ ኪሎ ምስቲ ሶስት ሁለት ሀያ አምስት ነው እንደ ሀያ አምስት ነው ሰው- ለአንድ ሰው ሁለት አዎ ሀያ አምስት ነው መስ- አንድ ሰው ሶስት ሌላው አምስት አምስት
እዚህ እንዳልተረከቡ የሚያሳየኝ እርስዎ አስር አዘው አዎ እሱ እኔ አስር
ድንች የኔ- አልተረከቡም።
አዎ ተረከብኩኝ okay ከ- ከዛ እና ሽንኩርት አይደለ?
አዎ
okay ድንቹን አግኝተናል። እሺ በቃ አዎ ሽንኩርት ጎመን ነው።
ሀያ ኪሎ ነው ድምሩ okay አዎ
ጎመኑ ጥቅል ደግሞ ጎመን።
ሰላሳ ኪሎ ነው ጥቅል ጎመኑ ጥቅል ሰላሳ ጎመን ኪሎ ነው።
ነው።
አዎ ሰላሳ አምስት ኪሎ።
ሰው አስራ አምስት ነው እ?
አምስት አምስት አምስታችሁ አምስት አምስት ሀያ አምስት ነው።
አምስት ሰው አምስት አምስት ሀያ አምስት ነው የሚሆነው? አዎ አምስት- አምስታችሁ አምስት አምስት ስትሆን አዎ አምስት ነው።
አዎ አምስት ስድስት ነው ግሩፕ አዎ፣ አምስት ነው አምስት አምስታችሁም አምስት።
አዎ ሽንኩርቱ አምስት ነው።
ስንት ኬጅ ነው ያስታው?
ሽንኩርቱ አንዷ ሁለት ኪሎ ሶስት ኪሎ ነው ድምሩ አንዷ- ግን ሀያ ነው ድምፅ በትክክል አዎ፣ ልክ ነው። ሎኬሽን ሁለት እየሩስ ህንጻ ጋር እመጣልሻለሁ ነገ ነበር በቃ ሌላም ትእዛዝም ስላለ ዛዝብ ነውም ስላለ
ነገ ሀያ አለሽ።
አዎ ሀያ ሁለት እየሩስ ህንጻ
እሺ እሺ እሺ።
እሺ፣ ይመልሳል።
እሺ።
እሺ